ጤና ስጥልኝ ቤተሰቤ ዲቦራ ነኝ። ባኮ ምንድነው deposit አድርጌ ብር አልገባም።
መቼ ነበር የሞከሩት?
አሁኑ አምስት ደቂቃ እንደዚያ ነው።
በምንድን ነው በቻፓ ነው
አዎ ከሲቢ ብር የቤስት ቤት ቁጥር
ኢቤስ አስራ ስድስት አስራ ስድስት ሀምሳ አምስት ሀምሳ አምስት ዘጠና ዘጠና ሰማንያ አምስት
እሺ ስንት ብር ነበር?
መቶ ብር
አሁን ገብቶልሃል። እሺ check አድርገው።
እሺ እሺ አመሰግናለሁ እሺ እኔም አመሰግናለሁ። መልካም ምሽት።
እሺ ሌላ